ጤና ይስጥልኝ። ዋሽንግተን የሕክምና ማዕከል እባክዎ ልርዳዎት?
እንትን ለመጠየቅ ነበር። ወረፋ አለ እንዴ? አሁን MRI MRI MRV ለማሰራት ነው።
ወረፋ የለውም። patient normal ነው ወይስ critical ናቸው?
አይ critical ላይ ነው። ትንሽ አለ እኮ አንዴ ይነሳል፣ አንዴ እንትን ይላል እና ምን አሉኝ?
አንዴ ይነሳል፣ አንዴ conscious ይሆናል፣ አንዴ unconscious ስለሚሆን
የለውም ስል ስለዚህ አሁን ሊመጡ ነው።
አቆይ እንትን ምንድን ነው ስሙ? ሂሳቡን ትነግሪኛለሽ?
ምንድን ነው ምንድን ነው የፈለጉት?
አንዴ ላንብብ የላኩልኝ plain post contrast brain MRI with MRI
with contrast ነው። ስምንት ሺህ ስድስት መቶ ብር ስምንት ሺህ ስድስት መቶ ብር
እሱ ጠቅላላ አጠቃላይ ነው።
አዎ ጠቅላላ ስምንት ሺህ ስድስት መቶ ብር አንዴ አንዴ እንትን ሳይኖራት ይዘን ነበር ወረፋ እና ለቆዩ ነገርናቸው መልሼ ደውልን።
እሺ
አንድ ስልክ አምቡላንስ ኮንፊርም እንዳደረግች አንድ መልሼ ደውልቻለሁ።
እሺ